ጤና ይስጥልኝ። ሁሉ ስፖርት ነው። ባኮ ልርዳው?
የሁሉ ስፖርት እርዳታ ማዕከል ነው።
ምናሉ?
የሁሉ ስፖርት እር- እርዳታ ማዕከል።
አዎ ልክ ኖት።
አዎ የሆነ ውርድር ነበረኝና አሸንፌ ግን አልመጣልኝም ብሩ።
እሺ የኩፖን ቁጥሩን ይንገሩኝ።
የኩፐን ቁጥር withdraw አድርገው ነው ጥያቄዎት?
እ withdraw ነው ያደረጉት?
አ ሀያ ክለቦች መርጬማ እ
ሀያ አሸንፈው ግን o- open ይላል እስካሁን ተሸንፈው አሸንፈውም አይልም።
እሺ እንደዛ ከሆነ የትኬት ቁጥሩን ይንገሩኝ።
የሰክሪት የትኬት የትኬት ቁጥሩን ይንገሩኝ ደንበኛችን
እሺ እሺ
ካልያዙ ወይ አውጥተው ይደውሉ መልሰው።
እ ጥሩ እሺ እሺ እሺ